Hello አቤት አቤት ሰላም ነው?
እግዚአብሔር ይመስገን።
እ አንዲት ህጻን ልትወልድ ነበር። በምንድን ነው እሺ የማታውቁት?
ይቻላል
በምንድን ነው የማታውቁት?
እ ከጎንደር ይቻላል።
ከጎንደር ነው።
ስንት አመቷ ነው ህፃኑ?
አምስት አምስት አመት እና ከዛ በታች ነው የሚቻለው።
አምስት ዓመቷ ነው።
እሺ የህፃኑን ስም ይንገሩ።
መቅደላዊት
መቅደላዊት ነው ያሉን።
አ
እሺ ለማ ልጅ ነው ጠቡ
እሺ ስንት አመቷ ነው ያሉን?
አምስት
እሺ የ- የቤተሰቦቿ ስልክ ቁጥር አለውት?
እ ቆይ በቃል ያለው ቆም text ማድረግ ይቻላል ወይስ
እ ጠይቀው ወይ መልሰው ይደውሉልኝ። የቤተሰቦቿ ስልክ ቁጥር ስለሚያስፈልግ እና አድራው
ረሻማ ጎንደር ነው።
እሺ እ ስልክ ስለሚያስፈልግ ጠይቀው ይደውሉልኝ መልሰው።
እ እሺ እሺ